Hello Hello Hello፣ ጤና ይስጥልኝ።
አ፣
ደውሎ ነበር ፊንስቶን አምስ ፊሊፕስቶን ፊሊፕስቶን አክሲዮን ድርጅት አ
ያው እንትኑን ፈልጌ አክሲዮን ለመግዛት ፈልጌ ነበረ። እዚህ መገናኛ ይገኛል ብሎ ትናንት ደውዬ ነበረ፣ ግን አንድም ባንክ የለም።
እንዴ ባንክ ሄዶ ነው ያጡት ጠይቆ።
አዎ አዎ፣ እዚህ መገናኛ መጥቼ ጠይቄ ነበረ። የለም አናውቅም ነው የሚለው። አልገባም።
ኧረ እስቲ ቆይ አንዴ። አሁን እዛ ነው ያሉት?
እ እ እዛ ነው ያሉት?
አሁን መገናኛ ነኝ። አዎ።
እሺ ቆይ አንዴ መልሼ ልደውልልዎት።
እሺ